ሌላ እኔ ሰላም ነኝ። አቤት
ወይ ሰላም፣ ወይ እንዴት ነሽ? ደህና ነሽ? አለ ወደ ነበር መሰለሽ እሺ
ዜሮ ሶስት ሰማንያ ዘጠኝ ዜሮ ሶስት ሰማንያ ዘጠኝ ምን ነበረ?
ሰውዬው ሀያ አራት ብሎ ነው የጻፈው። አርባ ስልሳ በይው ያው ሀያ አራት አክስተር አልፈ ምናምን ይለኛ እንዴ
የት ነው እ የት ነው?
ሀያ አራት አክስተር አልፈ ምናምን እቺ በቃ አርባ ስልሳ ሊደርስ በይው በቃ ትንሽ ነው የቀረው።
አር- የጠራልን ወደ- የጠራልን ወደ- ህንጻ ማለት OK ወደ አርባ ስልሳ ኮንዶሚኒየም አካባቢ ማለት ነው።
የሚጠጋ እንደዛ በይው በቃሽ በዛ pin አድርግላለሁ። አባ።
እሺ እሺ አባ።